for calling Panorama Hotel. Hello hello ይሰማል።
ከዊ ፕላስ ሶሉሽን ድርጅት ነበር የምደውልልዎት።
አቤት ከዊ ፕላስ ሶሉሽን ድርጅት።
እሺ፣ በደንብ አይሰማም ግን ድምፅ።
እሺ ዊ ፕላስ ሶሉሽን ድርጅት።
ፕላስ ሶሉሽን ዊ።
ድርጅት ነው ያልከኝ?
ዊ ዊ ዊ ፕላስ።
አዎ ሶሉሽን ድርጅት ነበር የምደውልልዎት።
እሺ ድርጅታችን መተግበሪያ ይዞ የመጣ ሲሆን የ ride አገልግሎት እንዲሁም ደግሞ ከአርባ አምስት በላይ አገልግሎት ሰጪዎችን እየመዘገብ እንገኛለን እም፣ እና ከዛ ውስጥ የሆቴል ስራ አንዱ ነው። ከ Play Store ወይ ከ App Store ላይ ዊፕላስ ሶሉሽን provider የሚለውን በማውረድ ስለ ሆቴላችሁ profile፣ የምትሰጡትን አገልግሎት፣ የሚያሳዩትን ነገሮች በመሙላት እም።
ሰዎች application ኣችንን በሚጠቀሙበት ሰዓት ላይ ሆቴል ሲያስፈልጋቸው የእናንተን አድራሻ detail ነገር ስለሚያገኙ መጠቀም እንዲችሉ ያደርጋቸዋል። አሁን ላይ provider ኦችን ወይም እናንተን የምንመዘግበው በነፃ ነው እና እንድትመዘገቡ ለመጋበዝ ነበረ።
እሺ እኔ reception ነኝ።
እሺ አሁን መልእክቱን የደወልክበት ታስተላልፊልኛለሽ እ?
ወይስ መልእክቱን ታስተላልፊልኛለሽ ወይስ ለሚመለከተው እስቲ ትመልኛለሽ?
የ HR ስልክ ልስጥ።
እሺ ደስ ይለኛል። ሄሎ
ቆይ አንድ ይጠብቀኝ።
እሺ አይ ማርኬቲንግም ካለ ሞሮፍ ዜሮ አንድ።
ማርኬቲንጉ ላይ እሺ አሪፍ ወይ ነው።
እነሱ የእነሱን ልስጥ።
አዎ it's ዜሮ best ዘጠኝ አይነት።
አስራ ሁለት እሺ ዜሮ ዘጠኝ ሀምሳ አስራ ሀምሳ ስልሳ ሁለት ስልሳ ሁለት አርባ አንድ ወይም አርባ እሺ አርባ አንድ ወይም አርባ እሺ አዎ።
አመሰግናለሁ። እንደ ተጠቃሚ ደግሞ ዊፕላስ ሶሉሽን ዩዘር የሚል አለ። እሱ ላይ አውርደሽ የታክሲም አገልግሎት እነዚህ አርባ በላይ አገልግሎቶችን መጠቀም እንዲሁም ከሶስት መቶ ሀምሳ በላይ gameኦችን እዛው ላይ የተጠቀሙ ህይወትን ቀለል የሚያደርጉ appኦችን አዘጋጅተናል እንድትጠቀሙ ለሰዎችም እንድታጋሪ በዚህ አጋጣሚ እነግርሻለሁ።
እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።